Hello ጤና Hello።
ይስጥልኝ ጤና ይስጥልኝ አብሮ ይስጥልኝ።
ከአሪፍ ቤ ነበር የምደውለው
Okay እሺ።
አቶ ብሩክ ኖት?
አዎ ነኝ።
አዎ ዛሬ ደውለው ሶስት ሺ አንድ መቶ ብር withdraw እንዳደረጉና እንዳልገባሉ አሳውቀው ነበር።
አዎ አዎ ነግሬሽ ነበር።
አሁን transaction ኑ fail ስላደረገ ወደ ዋሊያ ቤት ተመልሷል። check ያድርጉትና wallet ዎትን መልሰው withdraw ያድርጉ።
withdraw ማድረግ ይችላሉ አሁን ወደ ቴሌ ብር።
አዎ አዎ መልሰው withdraw ማድረግ ይችላሉ።
Okay አመሰግናለሁ።
እሺ እናመሰግናለን። መልካም ቀን